ሄሎ አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልን።
አቤት ከፍል
አቤት አቤት፣ አብሮ ይስጥልን።
እንዳለው
እህ?
አቤት አቤት አይሰማም።
እ፣ ይቆራረጣል ነገር ድምጽ ይቀርታ።
አ፣ እ፣ ባለፈው
ሄሎ
አቤት አቤት አይ
አይሰማም፣ ይቆራረጣል፣ ይቀርታ።
እሺ፣ ከፍልንት ስቶኖም ስኖ ላይ ተነጋግረን ነበር።
አዎ አዎ አዎ። አ፣ አ፣
እሺ
ቢሮ ብቻ-
ሄሎ፣
ወይ በ-
ቆይ መልሽ እንደውል ወይስ